ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ብር transfer አድርጌ ነበር አልደረሰኝም።
እሺ
አሁን መጀመሪያ ሁለት ሰማንያ ሰባት አረኩኝና እም ከዛ ሳየው ቆርጦታል።
እሺ።
ድጋሜ አይ አላከውም ብዬ ደግሞ ሰማንያ ምናምን ብር ስትል እሷን ተቀበላት። ያኛውን አየር ላይ ትቶታል።
እሺ በ- በቴሌ ብር ነው።
አዎ ከቴሌ ብር የተላከለትን message በቴሌግራም ይላኩልን።
እሺ። በየትኛው ቴሌግራም ነው የምልክላችሁ?
ዜሮ ዘጠኝ ሁለት ሰባት ቴሌ okay። ስልክ ቁጥር አላችሁ?
አዎ ቆይ አንዴ፣ እሺ ትንሽ ታገሽ። እሺ ቆይ። hello
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ እሺ እሺ እሺ